hello ሰላም ጤና ይስጥልን።
አዎ ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ምዝገባው ዛሬ ነበር መጨረሻው።
አ አ እሺ መረጃ እንድትሰጥኝ ፈልጌ ነበር።
እሺ በአካል ነው በኦንላይን ነው class መውሰድ የሚፈልጉ?
በአካል በአካል ከሆነ class የሚጀመረው ዛሬ ነው።
okay።
ሲኤምሲ ሚካኤል ወደ ፊጋ መሄጃ የኢትዮጵያ ኢኮኖሚክስ ኮሚሽን የኢትዮጵያ economic association የሚል
እሺ
economics association ሲኤምሲ ሚካኤል ቤተክርስቲያን እንደደረሱ ድልድይ አለ።
እሺ ወደ ፊጋ መሄጃው ላይ
እሺ እዛ ጋር ነው class ኡ የሚሰጠው።
okay እሺ ክፍያ ከፈጸሙ በኋላ screenshot አድርገው ቴሌግራም ላይ ይልኩልናል። ከዛ class ኡን መከታተል ይችላሉ ማለት ነው።
አ፣ ክፍያው ስንት ነው?
ክፍያ አስራ አምስት ሺህ ብር
okay እሺ አመሰግናለሁ። ስንት ወር ነው?
ሶስት ወር ሶስት ወር ነው።
አ
okay እሺ አመሰግናለሁ።
እሺ እደውልልሻለሁ። በምንድን ነው ክፍያው እንትን የማደርግልሽ? ቴሌግራም ላይ የምልክልሽ?
እ፣ account ም ልልክሎት እችላለሁ።
እሺ የዶንኪ ቲዩብ ቪዲዮዎች ላይም link አለ። በዛ መመዝገብም ይችላሉ።
እሺ እሺ አመሰግናለሁ።
እሺ አመሰግናለሁ።
እሺ